ሄሎ ጤና ይስጥልኝ ቅድስት ነኝ ወይ?
ቅድስት ወደድ ይባል እሺ ስልሳ ሰባት አስራ ሁለት
ምን ሆነ?
ኪሩ ላይ ነበረ ከሰሚት ወደ አያጣፉ ነው የሚሄደው እና
ይህ ነው አዎ ሞተረኛ ቼክ አድርግ።
ሳይሆን አይቀርም ግን ቼክ አድርጊ በደንብ ገ
እሺ ካረግላለሁ እሺ